ሸገር ነው። እ እሺ እናቴ ከቢዩ ነበር የምደውለው። በ order ነበር መቶ አምስት ዘጠና ስምንት ሰማንያ አምስት order አልተቀበላችሁም?
መቶ አምስት
መቶ አምስት ዘጠና ስምንት ሰማንያ አምስት
ምናምን ሰማንያ አምስት አንዴ ልል
እሺ
ሳምሬ ክዛን ይጻፍ እ
ሰማንያ አምስት መጨረሻ
chicken salad ማለት ነው።
ያየሁልሽ ነው። ይኸውና ይኸውና የጻፍሽ ይኸውና ምንም ነው የተቀበልሽው
ሀፍቺ መቅዲ መቅዲ ዘጠና ስምንት ሰማንያ አምስት የብዬ order ነበር። order ኡ ንገሪኝ እባክሽ። combo salad ተቀብለናል።
combo ሳይሆን chicken salad ነበረ። ተቀይሮ ነው?
የ- የታዘዘው combo salad half ነው እኛ ጋር።
እሺ ተሰርቷል።
አዎ ተሰርቷል።
እሺ መልሼ እደውላለሁ። እሺ ለድራይቨሯ ጡት ቆይ